ይስጥልኝ ሁሉ ስፖርት ነው። እባክዎ ልርዳው?
Hello መጣ አንተ ወረፊያ ማርያም እንዲ hello ማለት
የሆነ ብር ከሁሉ ስፖርት ወደ እንትን ልኬ ነበር ወደ ቴሌ ብር ማለት ነው withdraw
እሺ
አልገባልኝም። ብሩን ቆረጠው ግን አልገባልኝም። transaction ኡ ላይም ያሳያል።
transaction ኡ ፎቶ አንስተ ይላኩልን በቴሌግራም ያው ስልክ ቴሌግራም ላይ በሰጣችኝ ሰባ ስምንት ቤት ስልክ ማለት ነው mutual contact ምናምን ይላል አይደል የቴሌግራም አዲስ እንትን እና ስልከው አይገባም ወደ አንቺ ስልኮት ንገር በዚህኛው ነው ሰባ ስምንት ቤቱ ነው የምጠቀምበት ሁሉ ስፖርት የምጠቀምበት ዜሮ ዘጠኝ ዜሮ ዘጠኝ ነው ቴሌግራም የምጠቀም ደግሞ በዚህ ነው በስ ዜሮ ዘጠኝ ሰባ ስምንት ሀምሳ ሀምሳ ዘጠኝ አስራ አምስት ይሄ ቴሌግራም የምጠቀምበት ነው
የቴሌግራም ነው የፈለግኩት እኔ
የሁሉ ስፖርቱ ግድ አይደለም እዛ ላይ ነው የሁሉ ስፖርቱ የሚልኩት ቴሌግራም ከፎቶ ጋር ነው እኔ hi ልሎት ስለፈለግኩ ነው ይህን የፈለግኩት በቃ እሺ የሁሉ ስፖርት ሰለሞን
እሺ ሰለሞን hi ብዮታለሁ አሁን hi ባልኩበት ይላኩልን
እሺ እሺ